ጤና ይስጥልኝ ኢትዮጵያ ሮዳስ ነኝ እባክዎ ምን ልርዳዎት ምን አለኝ ደንበኛችን ይሰማዎታል ፍሪጅ እንዲሆነ ነበረ እሺ BGI ID ዎትን ይናግሩኛል እ
BGI ID
የት አለ ID ነበሩ የት አለ ID ነበሩ የት አለ ID ነበሩ የት አለ ይሄ ቢጫ ቢጫ ቢጫ
እ ቢጫ ካርድ ላይ ሳይሆን በ text የተላከልዎት
በ text አልተላከልኝም መስመር ላይ ነው ደንበኛችን
በ text አልተላከልኝም ምን አሉኝ ይቆራረጣል በ text አልተላከልኝም hello መስመር ላይ ኖት አዎ አዎ በ text አልተላከልኝም እሺ የተመዘገቡበትን ስልክ ቁጥር ይነግሩኛል
ይህ ነበሩን
እሺ ይችላሉ
ሶስት ዜሮ
ሶስት ዜሮ ስልሳ
ስልሳ ሰላሳ ሶስት ዘጠና ሶስት
ስልሳ አሉኝ
እ ስልሳ ዘጠና ሶስት ሰባ ሰባ ሁለት
እ ይቅርታ ላስደግሞት ነው ደንበኛችን ስልሳ አሉኝ
ዘጠና ሶስት ዘጠና ሶስት ሰባ ሰባ ሁለት ሰባ ሰባ አርባ ሁለት ሰባ አርባ ሁለት ሰባ አርባ ሁለት
ሰባት አርባ ሁለት ሰባት አርባ ሁለት እሺ ሰባት አርባ ሁለት ስልሳ ዘጠና ሶስት ሰባት አርባ ሁለት አዎ እሺ መስመር ላይ ጠብቁኛል ደንበኛችን እንፈልግልዎት ሰላም ፔንሲዮን ኖት
ሰላም ፔንሲዮን አ
ሰላም ፔንሲዮን ነው የሚለው አ
አይ ሰላም ፔንሲዮን ነው የሚለው አዎ ልክ ነው
እሺ እ ለሌላ ጊዜ እንዲጠቅሙት BGI ID ዎትን ልንገሮት
እ አንዴ ጠብቂኝ እሺ እሺ
ንገሪኝ
አራት
እሺ አርባ ሁለት
እሺ ሰባ ሶስት
እሺ ዜሮ
ዜሮ ዜሮ አዎ ሌላ ቀን ሲደውሉ እ BGI ID አራት አርባ ሁለት
አስራ አራት ነው ያልኩት
እሺ አስራ አራት አርባ ሁለት
እ ሰባ ሶስት ዜሮ
እሺ
እሺ እ የእርስዎ ሙሉ ስም ልቀበል